ሰላም ዋልክ አባቴ።
አለን እስከሚደርሳ
ጨዋታው ሁሉ አልቋል። ዛሬ ሁለተኛ ቀኑ ነው። ቦነስ ነበረው አለቀዋል።
ምንድን ነው ተመኛቸው?
እ? አይ የሁሉም ጨዋታ አልቆ አልቋል። በአንድ ወድቄ ቦነስ ነበረ
ኦኬ ትኬት ነበሩን እየነግሩኛል።
አስራ ሶስት ሰማንያ ስምንት
እሺ
መቶ ሀያ ዜሮ መቶ ሀያ አንድ አስራ ሁለት ዜሮ አንድ ማለት ነው። አስራ ሁለት ዜሮ አንድ አስራ ሁለት ዜሮ አንድ እሺ አንዴ ጠብቀኝ። ቦነስ ሰባ ብር አግኝተዋል።
እና ልቀበል አሁን ቦነሱ ለቆታል።
ቦነሱን ልቋል። አዎ
thank you brother፣ አመሰግናለሁ።
እሺ አመሰግናለሁ። ተደውሎ መልካም ቀን